ሄሎ
ሄሎ ወይ ትንሽ ድምፅ
እንትን ትኬት ቆርጬ ነበርና እ
አልፎኛል መኪናው ዛሬ ጠዋት
እሺ እና ምን ማድረግ እችላለሁ?
ውስጥ ላምበረት ነው
እ ከላምበረት ነው የቆረጥሽው
ኧረ እዚህ እዚህ አዲስ ድሬዳዋ ነው የቆረጥኩት ወደ አዲስ አበባ ማለት ነው okay እዛ ትኬተሮቹ ጋር አናግሪያቸው እ ትኬት የቆረጥሽበት አለ አይደለም አዎ እዛ
እዛ ሄጄ እሺ ይሉኛል አዎ አናግሪያቸውና መልሰሽ ደውዪ
አይ አይ ሰዓት እኮ ረፈደብኝ አ- አስራ አንድ ሰዓት ተኩል ሆኖብኝ እም፣ ስሄድ መኪናው ወጥቷል
okay አምልጦሽ ነው
እ አምልጦሽ ነው
አ አምልጦኝ ነው
እሺ እዛ ጠይቂያቸውና አንድ- ለመልሰሽ ደውዪልኝ
በዚሁ ደውዬ ደውዬ ላሳውቀሽ አዎ
እሺ እሺ እሺ